hello ሰላም ጤና ይስጥልኝ ትምህርት ቤት
ያልገባኝ ጥያቄ ነው ጥያቄ ፈልጌ ነበር።
ምን አልከኝ?
ያልገባኝ ጥያቄ ነበር።
እሺ ምን ነበረ ንገረኝ።
ማለት European handicap ማለት እና Asian handicap ማለት አልገባኝም ማለት ነው።
እሺ ቆይ አንዴ ትኬት ከሆነ ላስተላልፍልህ። ቤዝ ይዘሻል? hello ወይ እሺ
ጥያቄ ነበር።
እሺ
Asian handicap እና European handicap ማለት ማለት እንደሆነ አልገባኝም። ያው መረዳት ፈልጌ ምን ምን
Asian handicap እና European handicap ማለት ልዩነታቸው ምንድን ነው? ደግሞ ፊቻቸው አልገባኝም።
እሺ አንዴ